hello ጤና ይስጥልኝ። ከችፕችፕ ነበር የምደውልልዎት። እ አንዳንድ ጥያቄዎችን ልጠይቅዎት ነበረ። እ አሁን ላይ ያው ችፕችፕን እየተጠቀሙ ነው። እርስዎ ደግሞ ያው top customer ኦቻችን ናችሁ እና እ ምን ነገሮችን ብናደርግ እ ከዚህ በላይ እ ደንበኛ መሆን ይችላሉ ማለት ወይ any feedback ካለዎት ይሄን ነገር ብጨምሩ የምትሉን ነገር ካለ item ኦችም አጠቃላይ አስተያየት ካለዎት ለመቀበል ነበረ።
አይ አሪፍ ነው። በዚህ ቀጥል። ቆንጆ እ- እሺ እዛ platform ኡ ላይ ካለው ውጪ ቢጨመሩ የሚሉን ነገር አለ?
አይ ምንም የለም።
ምንም የለም። እሺ ስለዚህ አጠቃላይ በ delivery ያችንም ደስተኛ ኖት ማለት ነው።
አዎ እሺ እሺ እናመሰግናለን። መልካም ቀን።